ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
እሺ ምን ልታዘዝ?
እኔ የፈለኩት እሸቱ መለሰን ነበር።
እሺ ምን ነበር ጉዳይሽ እናቴ?
እ፣ ጉዳይ ለፕሮግራም እ፣ ነው። በዛ ዙሪያ ነው ማወራ።
እኮ እ፣ ኮሜዲያን እሸቱ personal ስልክ ስለሌለው
እ?
ኮሜዲያን እሸቱ personal ስልክ የለውም። እኛ ነው የምናነሳው እና ጉዳይሽን ንገሪኝ።
okay። ስለዚህ ለፕሮግራም ነው የፈለኩት፣ ምን አይነት ፕሮግራም ነው?
ለሰርግ ምናምን፣ ለምሳሌ እ፣ ለካሜራዎች ምናምን፣ ምን አልሽ?
ለሰርግ ፕሮግራም አልኩሽ እኮ እህቴ።
okay፣ ልታገቢ አብረሽ እንደ- ማለት እ፣ እንዲመጣ ነው ለሰርጉ ላይ አዎ፣ ለሁሉ?
እንደዛ ነው የፈለግነው።
እሺ ለመቼ ነው?
ለፋሲካ ማክሰኞ።
ስምሽን ልያዝ። ስም ማን ልበል?
ራሄል ራሄል ማለት ራሄል ስምረ
ራሄል ራሄል ስምረ።
ስምረ።
አዎ
እሺ እ፣ አድራሻ የት ነው?
እና- ራሄል እ እ አድራሻሽ የት ነው?
ራሄል
አድራሻ አድራሻ መኖሪያ አድራሻሽ አድራሻ ከደብረ ብርሃን በታች ደነባ ከተማ።
እሺ፣ ሰርጉ ደነባ ነው።
አዎ
ስልክ ላይ ያዝ ራይል 09 ዜሮ ዘጠኝ አርባ አንድ 41 ዘጠና አንድ 91 ስልሳ ስምንት እሺ ሰላሳ ስምንት
እሺ
በዚህ ቁጥር ደውል